Hello ጤና ቃልኪዳን ነኝ ከቤስት ቤት ምን ልርዳው?
እንትን ነበር ሌሊት ብር transfer አደርጋለሁ ብዬ እሺ ከእናንተ ድርጅት ወደ ቴሌ ወደ ቴሌ ብር ሳስተላልፍ አየር ላይ ቀረ። የለም ቴሌ ብር አልገባም።
የመቼ ነው?
ትናንት ሌሊት ስምንት ሰዓት አካባቢ በስልክ ቁጥር ነው የሚጠቀሙ ቤስት ቤት?
አዎ፣ ስንት ብር ነው?
ሁለት ሺህ ብር።
እሺ አንዴ መስመር ላይ ጠብቁኝ።
እሺ
Hello አቤት።
እሺ አሁን confirm ተደርጓል። ይገባሉታል። process ላይ ነው።
እሺ፣ እሺ፣ መልካም ቀን።
Thank you። እሺ።
እሺ።